ನೀ ಅಲ್ಲಿಗೆ ಅಲ್ಲ ಮತ್ತೆ ಸ್ವಾಮಿ
Hallo?
Hello?
Abid?
አዎ ሬስቶራንት ነው ቡልቡላል Ah. Ah.
ሌሊ እንደውልልሽ order check እንድታደርጊልኝ ፈልጌ ነበር ከየት ነው የምትደውይው?
ቢዩ delivery
እሺ
በ order number ሰማንያ አምስት ሀያ ሁለት ሰማንያ ስድስት special shawarma with two piece fried chicken አንድ ታዛችሁ ነበር አይደለ አዎ አዎ አስራ ነበር driver ኡ ምን ያህል ደቂቃ ይቆያል ከዚህ በኋላ አልደረሰም።
አልደረሰም አዎ ብሎኝ ነበር
እሺ እስቲ ልደውልላቸው። የእነሱ ቁጥር አላችሁ አይደል?
አነሱም በዛኛው ስደውል አያነሱም ለዛ ነው እሺ ልደውልላቸው።